አብሮ ስትልኝ ዘረብሩክ እባላለሁ ከሶዶ agent ነኝ እና እሺ ዘረብሩክ ሰላም ነው?
አለን ተስፍሽ ይኖራል
ተስፍሽ የለም።
ማን ነው ያለ supervisor እ?
አዎ፣ እየሩስ ወታለች። እየሩስ ነበረች። ጄሪ ለሰ- ለ- ለራት ወታለች።
እ፣ ማንም የለም ማለት ነው።
አዎ ምን እንርዳ? ምናልባት እንትን የሆነ አሁን እየሰራሁበት ያለሁበት ህንፃ ላይ ሌላ አንድ ቤስት ለመጀመር process ላይ ነው አንድ ሰው እና okay፣ እንዴት ነው እንደዛ አይነት ነገር ይፈቀዳል? አንድ ድርጅት ላይ አንድ ህንፃ ላይ አንድ ለሁለት ህንፃ ላይ?
መስራት? አዎ፣ አንድ አካባቢ አንድ ህንፃ
አይፈቀድም፣ አይፈቀድም። ማን ነው እሱ? ምናልባት ታውቀዋለህ?
አይ እኔ ስሙን ምናምን አላውቅም። just space ሶዶ ምናምን ብሎ የሚገባ ሰው ካለ ያን just check አድርጉትና እኔም ስሙን ለማጣራት ሞክራለሁ።
እሺ፣ እ፣ ዘረብሩክ አንተ ሰድ- ሶዶ ነው አይደለ?
ይሄ ሶዶ ሶዶ ሁኔታ ሶዶ okay፣ እሺ። የእሱንም እሺ፣ check እናደርጋለን። እሺ፣ ያው እኛ አዎ፣ ጋር እሱን- መቼም ያው የምናውቀው ሰው ነው የሚሆነው እና ችግር የለም።
አ- በቃ አዲስ contact ለማድረግ እንሞክራለን። እሱንም እንደዛ አይነት ነገር አይፈቀድም፣ ችግር የለውም። እሺ።
በቃ እሺ እሺ ዘረብኩሽ። እጄንም አሳውቅልሃለሁ በኋላ ትደውላለች።
እሺ እሺ እሺ ዘረብኩሽ። መልካም ምሽት።